ሄሎ ገዛን ሄሎ ሄሎ
ሄሎ ሄሎ ገዛኸኝ ገዛኸኝ ነው አይደል?
አይደለም
እሺ ማን ነው?
ከስተማር ጋር ነው የመሰለሽ
እ አይደለም ኮንቴነር ነው። እሺ ከቢዩ ነበር በኦርደር ነበር ዘጠና ሰላሳ አንድ ሰማንያ ሶስት ኦርደር አልተቀበላችሁ
አሁን ገና የሚደውለው አለ እሱም ከሆነ እስኪ አሁን ገና የተደወለልኝ ነው
ከሱ በፊት አልተደወለላችሁም? አንድ ካርቴጅ በርገር
አይ እኔ ትቅጣቸው ይጀምራለሁ ችግር የለውም ይወጣል ግን የደወሉ ያሉት አሁን ገና ነው እኮ አልተደወለም።
ላንሳውና ልቀበል አዎ አልተደወለም
እሺ እሺ